ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ያው ጨዋታ አልቆ እንዳለ ያልፈለግ ገኝ
እሺ cashier code ኡን ይዘኸዋል?
አዎ እሺ ንገረኝ።
አስራ አንድ አስራ አንድ
አርባ ሶስት አርባ ሶስት
ስልሳ አንድ ሰባ አራት ስልሳ አንድ ሰባ አራት እሺ እሺ አንድ ጨዋታ suspend የተደረገ አለ የተቋረጠ ጨዋታ አለና እዛ ሀያ አራት ሰዓት መጠበቅ አለብህ። እሺ
አራት ሰዓት ሀያ አራት ሰዓት በሀያ አራት ሰዓት ውስጥ ከተካሄደ እንደ ነጥቡ ይያዝልሃል። ካልተካሄደ ደግሞ የእሱ void ይደረግና የሌሎቹ ይያዛል።
ከዛ ያኛው የተጫወተውን ብለቁ ብለቁ እንደዛ አይሆንም። አንድ ትኬት ላይ ስለሆነ ያሉት የሁሉም ትኬቱ ላይ ያሉት ጨዋታዎች እስኪጠናቀቁ መጠበቅ አለብህ።
እሺ